hello hello፣ ጤና ይስጥልኝ።
ሰላም።
ከቺፕቺፕ ነበር የምንደውልሎት።
እሺ ስለ service ኣችን ያለዎትን አስተያየት ለመቀበል ነበር የደወልነው።
እ፣ እሺ እ፣ አንዴ ደ- ደውዬ ነገር አቅርቤ ነበረ። hello
እኔ እንጃ hello።
በምን ጉዳይ ነበረ? በምን ጉዳይ ነበር?
እ፣ hello፣ አይሰማም።
ይሄ የሚያደርሱት አለ እቃ ይዘው የሚመጡት ማለት ነው።
okay፣ እ፣ ማለት driver ኦቹ አ አስፋልት አልሻገርም ነው ምናምን እያሉ complain እያረጉ ነበር እያረገ ነበረ።
okay
ማለት ማለት እርሱ normally ያሉበት ማለቱ- አልመጡም ነው?
አ አ እሺ ተሻግረሽ ነው የተቀበይ ነገር እያሉ ነበርና ዋጋው ብዙ ነው።
ተሻግረሽ?
ያን ሁሉ ህ- አ
okay
አ የዚህ ደውዬ ነግሬያቸው ነበረ።
okay በዛ ለእኛ ጊዜ ሳውቀውን ነበር።
አ okay አሳውቂያቸው ነበር።
እሺ። ስለዚህ ቅሬታ ያሉት driver ኦቹ ጋር ነው ማለት ነው።
አ
okay ሌላ ቢስተካከል ብለው የሚነግሩን ነገር አለ? ይሄን ነገር አይ ሌላ- ታስተካክሉ፣ more ከእናንተ order ማድረግ ይችላል። delivery ው ላይ፣ product ኡ ላይ
አይ ዳውናኝ አሪፍ ነው፣ ተስማምቶኛል።
ተመችቷል።
አ እሺ እሺ እናስተካክለን። በ driver ኦቹ ያ ጉዳይ እናስተካክላለን።
እሺ እሺ እሺ እሺ እናመሰግናለን። መልካም ቀን። እሺ ላንቺ እሺ